ያንተልኝ ኢትዮጵያ በራ ምርጫ ማዕከል ባኩም ለዶ እሺ አሁን ደውዬ ነበር እና ትኬቱን ቆርጬ ይሄ እንትኑ ማን ነው ከፍያለሁ። ክፍያውን ከፍለዋል።
አዎ ወይን እሸት ነኝ አለች።
እሺ ትኬቱንም ቴክስት ላድርግሎት ቴሌግራም ላይ ላክሎት።
አ፣ በቴሌግራም ላይ በቴሌግራም ላይ አዎ።
እሺ እልክሎታለሁ። ሌላ ምረዳውት ስንት ነገር ሰዓት ነው መሄድ ያለብኝ?
ምን አሉኝ? ይቅርታ ስንት ሰዓት ነው መሄድ ያለብኝ?
ኤርፖርት ለሁለ- ለሁለት ሰዓት ስንት ሰዓት ነው ኤርፖርት መድረስ ያለብኝ?
ከአንድ ሰዓት ከበረራው አንድ ሰዓት በፊት አንድ ሰዓት ላይ ኤርፖርት መገኘት አለቦት።
እ፣ አንድ ሰዓት እዛ ኤርፖርት።
አዎ check-in አንድ ሰዓት መግባት አለቦት።
እሺ፣ አመሰግናለሁ በጣም እናመሰግናለን። እኛም መልካም እሺ።